ወደ ቻፓ ደውሉ አሏቸው።
ሄሎ ሄሎ ከዚች ቤት ብር withdraw አድርገን ነበርና አልገባም ይለን ወደ ምን ባንክ ነበረ?
ወደ ቴሌብር አሁን በደወሉበት ስልክ ቁጥር ነው የቴሌብር ስልክ ቁጥሮች?
አ
እሺ አንድ መስመር ላይ ጠብቁኝ፣ check ላድርግልዎት። ስንት ብር ነበረ?
አስራ ስድስት ሺህ ብር
ዛሬ ነው ቀኑ?
ዛሬ ዛሬ አዎ
ሰማንያ ስምንት ዜሮ አራት ይደውሉ። እሺ እኛ ጋር አልመጣም።
አልመጣም።
አዎ ሰማንያ ስምንት ዜሮ አራት ይደውሉ።
አይ